hello ሰላም ጤና ይስጥልኝ Best Bet
ሰላም ነሽ ወይ?
አለን አለን።
ምንድነው ኔትወርክ ችግር አለ እንዴ?
ምን ነው ያስቸገረህ ነገር አለ?
አዎ አይሰራም።
ምንድን ነው ማይሰራልህ?
በጊዜ እ እንገባ ማለት ነው።
ስትገባ login አያስብልህም?
እም
ምን ይልሃል?
አይፎን
እ ውጭ ምን
ምን ይልሃል?
በቃ አይሰራም፣ አይወጣም።
እሺ ቆይ አንዴ check ላድርገው እስኪ።
እሺ
እ እየሰራ ነው።
እየሰራ ነው።
አዎ በነ ችግር ማለት ነው።
እስኪ አንዴ ሞክረውና እምቢ ካለ መልሰህ ደውልልኝ።
እሺ